Hello ጤና ይስጥልኝ Best Bet እንትን ነበር ቦነስ የቦነስ ሳይሆን እንትን ጨዋታ ለቀቀልን የሆነ ቤት ንገረኝ እስቲ cashier code ኡን በአስራ አራት እሺ ሀያ ሶስት እሺ ዘጠና ዘጠኝ አስራ ሁለት
እም። ደውሎ አንዴ ጠብቀኝ ቼክ እያደረኩልህ ነው። ሁለት ጨዋታ እንትን ያለ አ- እሺ አንዱ አንዱ ጨዋታ ካንስል የሆነ ነው የዋልሰን እና የኖርዘርን ደግሞ ሌለ አንደኛውን ደግሞ ሌልክ ለምን እንዳልተራ ያው አንደኛው cancel ተደርጎ ነው፣ አንደኛው ደግሞ postponed ሆኖ ነው ያልታረሙት ማለት ነው። ስለዚህ የትላንት ጨዋታ ነበረ ለአምስት ሩብ ጉዳይ ነበር ምን ጨዋታው። ስለዚህ እስከ ዛሬ አራት ሰዓት እስኪሞላው ጠብቅና ያርምላል። እሺ ሌላ ሁሉ አልፏል።
አዎ ሁሉም ይሄን ነው። ይሄኛውን እንትን ይደልንና ይሰጣል።
እሺ እሺ እናመሰግናለን።